ሄደው ጤና ይስጥ ቤት ሄደው
በስት ቢስ ብር ነው ወትዘው እያልኩ ነው። ብሩ አልገባም። ኮንሰርት ምናምን እያልኩ
አሎ እሺ፣ አሁን ደወልክበት ቁጥር ነው ቤት ቤት ቁጥር
አዎ፣ ቤስት ቤስት ቢስ ነው እኮ የምፈልገው። አሎ hello
አቤት
ስልክ ቁጥር ንገረኝ። እሺ ምን እ?
ስልክ ቁጥር እኔ Best Bet ስልክ ቁጥር ንገረኝ።
አንተ Best Bet እ?
Best Bet ነው እኮ አዎ deposit withdraw ነው አይደለ?
አዎ Best Bet ነው። ብሩ ጠፋው እኮ withdraw እያልኩ ነው። ኮንሰርት ምናምን እኮ ገባኝ። የ Best Bet ስልክ ቁጥርህን ንገረኝ ነው ያልኩህ።
ያናገር
ዜሮ ዘጠኝ
ዜሮ ዘጠኝ እሺ እ?
ዜሮ ዘጠኝ
ዜሮ ዘጠኝ እ፣ ዜሮ አንድ እሺ
ዜሮ አንድ አርባ አምስት አርባ አምስት
አርባ አምስት ዜሮ አንድ ሀያ አንድ ዜሮ አንድ ሀያ አንድ
አዎ
ስንት ብር ነው የጠፋብህ? አቡ
አስር ሺህ ነው አስር ሺህ አሁን ነው
ያ ዛሬ ነው የጠፋብህ?
አ ትናንትና ማታ ከአንድ ሰዓት ምናምን ጠፋሁ እኮ እና ውትዘው እያልኩ ብሩ አልገባም። አኮኑ ወጣው ብሩ አልገባም። አኮኑ ከአኮንቴ ላይ ብር አስር ሺህ ነው እኮ
እሺ approved አድርጌልሃለሁ። ትንሽ ጠብቀውና ይገባል። እሺ አባ hello፣ አቤት አሁን ገብቶልሃል። check አድርገው። እሺ
አየ ወንድም አመሰግናለሁ ችግር የለውም።
አየ ወንድም